ሄሎ ሄሎ
ሰላም ጤና ይስጥልኝ ቴሌቢ ናጋ አካም ጅርቱ አለን ላ- ምን ነበር lakkoofsa manatti himtassun dawwalee naa hojjechuu dide meeqarrattan dawwalaa ይቅርታ ኦሮመኛ በዚህ ቁጥር ደግሞ ይደውሉ እ?
ኦሮመኛ ደግሞ ይደውሉ በዚህ ቁጥር
ምንድን ነው ያልሽው? ቆይ ለማስቆም ነበረ።
ኦኬ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለን ኮከብ ስምንት ስንት ነው ያልሽው?
ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል ዘጠኝ- ዘጠኝ ሰማንያ ሶስት መሰላል።
ሰማንያ አምስት ኖ ሰማንያ አምስት ኮከብ ሰማንያ አምስት።
ዘጠኝ ሰማንያ አምስት መሰላል እሺ መሰላል። ከዛ ስድስት ነው የምንነካው።
አ እሺ thank you እሺ ችግር የለም።